Hello ጤና ይስጥልኝ።
አሪፍ ፔይ ኤክራም ነኝ። ምን ምን ልርዳው?
ትላንት አስራ አንድ ሰዓት አካባቢ በአሪፍ payment two X two X ስፖርት ላይ ማለት ነው
ምን ሁለት መቶ ስፖርት?
ብር two X bet የሚባል ስፖርት የለም best betting ማለት ነው
ምን ስፖርት? ይቅርታ
best betting best betting ላይ best betting
best betting ሳይሆን two X የሚባል የለም two X two X አዎ እሺ እዝ- እዛ ላይ አሪፍ ም፣ deposit ስታደርጊ አም- ከአማራጮች ውስጥ አንዱ አሪፍ አሪፍ ነው እህ ሁለት መቶ ብር deposit አደረኩኝ እ፣ ከ account ኤ ላይ ቆረጠና ማለት ነው በ CBE ብር እ፣ ወደ እንትን account ኡ ላይ ደግሞ አልገባልኝም ወደ betting account ኡ ላይ አልገባልኝም ስንት ብር ሁለት መቶ ብር
መች ነው?
ትላንትና አስራ አንድ ሰዓት አካባቢ
እሺ እ፣ ስሞትን ማን ልበል አብዲ ከድር አ-
ስልክ ቁጥር ይህንን ሁሉ ያዝ።
አዎ አስራ አምስት ስልሳ ስድስት ሀምሳ ሰማንያ እሺ ሀምሳ ሰማንያ አዎ እሺ ተመዝግቦለታል። ሌላ ምረዳውት ነገር አለ?
ይገባልኛል ወይስ እ፣ ልጠብቅ?
እ፣ ስል- እ፣ screenshot አንስተው በምነግረው ስልክ ቁጥር ይልኩልናል።
OK እሺ። ቴሌግራም ላይ ነው አዎ ቴሌግራም ላይ
እ፣ ቁ- ቁጥሩን ልጻፍ አንዴ እ፣ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ እህ ሀምሳ አምስት
ሀምሳ አምስት screenshot ነው ወይስ message ኡን copy forward ላድርግ?
ኮፒ አድርጌ- ሳይሆን screenshot ነው። screenshot ነው የሚልኩልን።
እሺ እሺ እሺ መልካም አመስ- ቀን።